ማለት
ሄሎ ጤና ይስጥልን።
አ ሰላም ነው አለን።
ምን ልርዳዎት?
የሆነ መኪና አይተን ነበረ 62 ሁለት 29
ጤና ይስጥልን።
አለን አለን። ሄሎ
አባት መስመር ላይ ነዎት?
አዎ የሆነ መኪና አይተን ነበረ 62 ሁለት 29 አይናማ
አይናማ አዎ ሁለት ሺህ ስንት?
ስምንት
አዎ አለን።
አዎ የኛ ሀገር ነው መኪናው ስንት ተብሏል?
ሶስት ነጥብ ሁለት
መጨረሻውስ ክርክር የለው እኛ ለመግዛት ነው ለመጫወት ሳይሆን ለመግዛት ነው። እኛ ከ- እኮ የ- ከ- እኮ መተው ይምጡና እንገበያይ። ባ- ፓስተር አደባባዩ ጋር እንገኛለን። ይምጡ፣ ድርድር ይኖረናል። ምን አሉኝ? ይቅርታ ስልኮት እየተሰማኝ አይደለም። ምን- ባንክ ይመቻቻል ወይ?
አዎ ባንክ ይመቻቻል።
እስከ ስንት?
አባት ሲመ- አንድ ሚሊዮን ድረስ እናመቻቻለን።
እሺ ቆይ ልደውለትና ይምጣ። አንቺ ጋር አዲስ አበባ ነው አለ። እኛ የሻምቡ መኪና ነው መኪናውን ስለምናቅ ነው ደወልን።
እሺ እሺ
እሺ እሺ